ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
ኧረ ደውለን ነበር ግን እስካሁን መልስ አልሰጣችሁንም።
ቴሌግራም ላይ ልከዋል?
አዎ ልኬያለሁ።
የላኩበትን ስልክ ይንገሩኝ።
ሰባ ዜሮ
ስምንት ዘጠኝ ሰባ ስ- አይ የኛ የእርስዎን ነው ይላ- ሰላሳ የሚነግሩኝ ዜሮ ስድስት የእርስዎን ነው ያልኩት ደንበኛችን።
ዜሮ ዘጠኝ አርባ እሺ አሁን በደወሉበት ነው አዎ በዚሁ
ይሁን ታሪኩ ኖት እ ኤምኤም በሚለው አዎ አዎ ተላልፎሎታል። መልስ ስናገኝ እናሳውቆታለን። በትዕግስት ይጠብቁ።